ጾም ይበልጣል። ሄሎ ሄሎ ሰላም፣ እንዴት ዋሉ?
እግዚአብሔር ይመስገን። እንዴት ነሽ?
አለን እግዚአብሔር ይመስገን።
ለመመዝገብ ነበረ። እንዴት ነው?
እሺ እንተዋወቅ። እኔ ሸሎም ይባላል። ስሞት ምንድን ነው? ይቅርታ data ላስገባ ስለሆነ ዛፉ ምሩጽ እባላለሁ።
ማናዊ ይቅርታ ዛፍ ዛፉ ምሩጽ hello።
ወይ data እየመዘገብኩ ስለሆነ ነው። ይቅርታ በጣም እሺ፣ እሺ፣ በቃ መጣ።
ምክንያት ምላሴ ስልክ ቁጥሮትን ንገሩኝ።
ዜሮ ዘጠኝ 09 ሰማንያ ስምንት 88 አስራ ሁለት 12 ስልሳ ስምንት 68 ዜሮ አንድ
ዜሮ አንድ አድራሻ የት ነው? ዘ- ዛፉ
ቦሌ።
ቦሌ።
አዎ
ማስታወቂያው የት ነው ያዩት?
ምላሴ።
ማስታወቂያው ምን ላይ ነው ያዩት?
okay እንትን ዩ- እንትን TikTok ላይ አይቼዋለሁ YouTube ላይ ዩቲዩብ ዩቲዩብ ላይ።
አዎ
እሺ